hello ሄሎ
አቤት በረከት እንዴት ነህ?
አቤት እንዴት አለ ሰላም ነው? ሄሎ
እሺ
አይሰማም? በረከት ይሰማ ይሰማ ዲቦራ ነኝ ከቤት ቤት አምዳውልልህ እሺ ይሰማ
እንትን የሆነ አዲስ game ልከንል ነበር ጃር ላይ crash game እና penalty kick የሚል አይተኸዋል? እና እንዴት ነው እንዴት አገኘኸው?
አሪፍ ነው penalty የሚለው አሪፍ ነው እሱ እና እንዴት ነው መሞከር አላሰብክም?
እችላለሁ እችላለሁ መሞከር እችላለሁ በጣም ያ- ደስ ይለኛል ሁለቱንም ነው ወይስ የእንትኑ ፔ- penalty penalty ዋን penalty የሚለውን?
አዎ እሺ በቃ እና የትኛው shop ላይ ትሞክረዋለህ?
እሺ ማለት እንደ ጂአር account ብቻ የምትከፍቱልኝ ወይስ game ኡ ብቻ ነው add የሚደረገው እዛ ላይ ያለህ ላይ okay።
ማለት ነው። እንደ keno ነው ምናምን እንዳሉት አለ አይደለም?
አ እንደነሱ add ይደረግና okay ከዛ በቃ መጫወት ብቻ ነው። ያው በስልካቸው እሺ።
ነው ገንት የሚሉት ምናምን እ እ እ በስልካቸው ነው መጀመሪያ ይመጡና ልክ okay።
አሁን ልክ keno ሲሆን ቁጥር መርጠህ ምናምን አይደለ print የምታደርግላቸው አ አ የ penalty ው ሲሆን እንደ voucher አይነት ነገር ነው የሚወስዱት። QR okay።
code ይሰጣታል። ከዛ okay።
እነሱ በስልካቸው ያ ስማርትፎን ያ- ያላቸው ሰዎች ናቸው። so scan okay።
ያደርጉታል ያንን QR code ማለት ነው።
okay so ያ- scan ሲያደርጉት የሀያ ብር ከሆነ ሀያ ብር ወደ account ይገባና ልክ በስልካቸው ቤት ቤት የሚጫወቱ አሉ አይደለም እንደዛ አይነት አዎ፣ አዎ።
ይሆንለታል ማለት ነው። ከዛ ስልኩ ላይ ነው እሱ ራሱ እዚህ ጋር ይሆናል እዚህ ጋር ይሆናል ምናምን ብሎ stake ያደርጋል። ልክ የ event okay።
ሲያልቅ event ኡ TV ላይ display ያደርጋል ማለት ነው። ከዛ በስልካቸው መድበው ቲቪ ላይ ያያሉ።
እሺ እንደዛ ነው የሚሆነው።
እሺ እሺ የትኛው shop ላይ ይሁን
እሺ ለሙከራ ያህል እሺ እሺ
ሌላ
hello አለ
አ አ እሺ ቴሌግራም ላይ አንዴ ትልክልናለህ?
ልላክልሽና አ አ በቃ ቴሌግራም ላይ ጻፍልን።
እሺ እሺ